ሌላ ጤና ይስጥልኝ ነው
እባክሽን የኔ እመቤት እኔ መተግበሪያውን ላውቅበት አልቻልኩም ለማዘዝ ፈልጌ ቺፕቺፕ application ን አውርደዋል አውርጄዋለሁ okay እየነገርኩት መጠቀም ይችላሉ ይቅርታ
እስኪ ቆይ አንዴ ልሞክር እሺ
ቺፕ application ላይ ደግሞ የተለያዩ product ኦች ብሎታል አይደለ
ዋና ማውጭ ቆይ አሁን እንትን እያለ ቆይ እያዞረ ነው ገና ዋና ማውጫ ላይ እንትን data ይፈልጋል
ይፈልጋል አሁን WiFi or data ይፈልጋል
ያኛው ግን ቆይ አንዴ ጠብቂ
እም፣ ችግር የለም hello
ቆይ እያዞረ ነው ገና እናቴ
እሺ እንዳይቆጥሩቦት ነው ትንሽ ቆይቼ ልደውልሎት
እሺ እደውልሎት